ጤና ይስጥልኝ። አሁን ደውዬ ነበረ።
እሺ እያወራን ጥፋት እና መልሼ አዎ አዎ፣ ኔትወርክ ነው መሰለህ። እንትን አይ እስካሁን አልገባም። ቃና ላይ ነው ያለሁት። ቃና ላይም ቴሌብር ላይም አልተመለሰም።
የሚመለሰው ከገባ ወደ ቃና ብር ነው እና እሱ ላይ አልገባም። ቃና ቤት ላይ ምን አልሽኝ?
ወደ ቴሌብር ሳይሆን የሚመለሰው ወደ ቃና ቤት ላይ ላይ ነው።
አዎ ቃና betting ላይ ግን እዛ ነው ያለሁት። አልገባም።
አልገባለሁትም። እሺ አዎ እስኪ check አድርግልኝ እናቱ ደዋውለሽ እንዲሆን እሺ check አድርጌ መልሼ እደውልልዎታለሁ።